ጤና ይስጥልኝ።
ጤና ይስጥልኝ።
እንዴት አረፍቶ ራሱ ኢብራሂም?
ኢብራሂም አይደለሁ፣ ተሳስተዋል።
Okay ከ Flintstone Homes ነበር የምደውልዎት።
እሺ
አርብ ቢሮ ብቅ ላለው ብለውን ብቅ ብለው ነበረ። የትኛው ቢሮ ነበር ብቅ ያሉት? ለሪፖርት ፈልጋለሁ ነበር።
already በቃ ነው እየተነጋገር ማነች ታሪኳ አለ ታሪኳ ጋር Okay እሺ እሺ፣ መረጃ በስነ ስርዓት አገኙ?
አዎ አገኘ አገኘሁኝ። ያው process ላይ ነኝ አሁን።
በቃ እሺ እሺ፣ መልካም ቀን።
እሺ መልካም ቀን።